hello
ጤና ይስጥልኝ።
ይመስልኝ ሀሚድ ነኝ። ምን ልርዳ?
withdraw ነበረ ቅዳሜ አልገባም እስካሁን።
እሺ ወደ ባንክ ነበረ withdraw ያደረከው?
አ አ okay ወደ ባንክ ሆነ ትንሽ እ፣ ሊቆይብህ ይችላል። እስከ ሰባ ሁለት ሰዓት ድረስ ሊቆይ ይችላል።
ሰባ ሁለት ሰዓት ማለት ከነገ በኋላ ማለት አ probably እንደዛ ድረስ እዛ ድረስ ማለት ነው።
ወደዚህም አይመለስም። እሺ አዎ መመለስም አይቻልም። ቢቻል እ፣ እንደዛ አግዘህ ነበር።
okay፣ ወደ እናንተም አይቻልም።
አ process ላይ እያደረገ ከሆነ አይቻልም እንደዛ።
አ process መሰለኝ processing መሰለኝ።
አ በቃ ትንሽ እ፣ ጠብቀውና ኦኬ እሺ ሪፖርት ሪፖርት እናደርግልሃለን ከቆየ።
ኦኬ እሺ